ጤና ይስጥልኝ። ስፖርት ባኮ ረዳው
ወደ ሁሉ ስፖርት ከቴሌ ብር አስተላልፌ ሁሉ ስፖርት እንትኑ አልመጣልኝም። ስድስት መቶ ሰላሳ ብር
Okay። ከ transaction history ላይ አልገባሎትም። screenshot አድርገው ይላኩ በቴሌግራም
ምኑ
ያልገባሎትም ከሁሉ ስፖርት account ዎ ላይ ከ transaction history ላይ አይ ስልኬን ልስጥ። በዚህ ስልክ አይደለም እንትኑ account የሁሉ ስፖርት የሁሉ ስፖርት ስልኬን ልስጥ።
እኛ እኮ የእርሶን account መቆጣጠር አንችልም። እርስዎ ነው መቆጣጠር የሚችሉት እሱ
ስለዚህ ስድስት መቶ ሰላሳ ብር እንዳስተላለፍኩ ቴሌ ብር message ልኮልኛል
እኮ እሱም message screenshot አድርጎ የላኩልን ነው። deposit ነው ያደረጉት?
አቤት deposit አይደል ያደረጉት?
yeah yeah ከቴሌ ብር እኮ እሱን screenshot አድርገው በቴሌግራም የላኩልን ደንበኛችን።
ቴሌግራም ቻናላችሁ የትኛው እንደሆነ እኮ ግራ ገባን። የሆነ ልንገሮት የላችሁ- ልንገሮት፣ ስልክ ቁጥር ይያዙ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት
አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ።
ቻት አድርጌ ላከው።
አዎ።
በጣም አመሰግናለሁ እናቴ።
እሺ እሺ